ሄሎ ጤና ይስጥልኝ።
አቤት ይህ ከተቋረጠ ከአርሲ ነው የምደውለው።
እሺ እሺ ዛሬ ባለሙያዎቹ መጥተው POS ኡን ስለሚረከቡት መስራት አለመስራቱን check አድርገው ነው የሚወስዱት። ቻርጅ አድርገው ይጠባቸው።
አላደመጥኝም ማለት ነው ስራ ቦታ ዝም ያልኩሽ ነው
እሺ ለአንድ አሁን ከሁለት በኋላ ይከፈታል
እሺ ቦታ ስለዚህ ቀይረው ወይ- ነው ወይስ እ፣ አልቀየርም አልቀየር እድሳት ነው
እሺ እሺ ደንበኛችን አመሰግናል ለሰጡን ረጅ እሺ እሺ መልካም ቀን